hello አቤት።
ጤና ይስጥልኝ።
አብሮ ይስጥልን። ምን እንርዳዎት?
እ ወደ ቻፓ እንትን አሳልፌ ነበር ብር ማለት ነው deposit ነው ያደረጉት?
ትላንትና። አዎ፣ እና መቶ ስልሳ ሁለት እስካሁን እንትን ቻፓ ላይም አልገባም
እሺ።
አልተመለሰም።
deposit ሲያደርጉ ነው?
እና አዎ፣ አውጥ- አስገብቼ ነው ቻፓ ላይ እሺ፣ እንደዛ ከሆነ ስልክ ቁጥር ልስጦትና ቴሌግራም ላይ የቆረጠበትን message ይላኩልን።
የ- የቴሌውን አዎ፣ አዎ፣ message ኡን ይልኩልኛል። ከቴሌ የገባውን message ለእኔ ቴሌግራም ላይ ይልኩልኛል። ዜሮ ዘጠኝ ስልሳ
እ ምን በ normal ነው እ ቴሌግራሙ እሺ። አይ በ- በቴሌግራም ብቻ አሁን በምሰጣችሁ ስልክ ቴሌግራም ላይ ይል- የ- ይልኩልናል። ዜሮ ዘጠኝ ስልሳ አሀ ማለት ቴሌግራሙ ወይስ እንትን ነው ቴ- normal ነው አይደል?
አዎ፣ normal ስልክ ቁጥሩን ልስጣችሁ ብዬ ነው።
እሺ ዜ- ዜሮ ዘጠኝ ዜሮ ዘጠኝ ስልሳ ሰባ ሁለት
እ ቆይ ዜሮ ዘጠኝ ስልሳ ስልሳ ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት screenshot አድርጌ ነው የምልከው።
አዎ እሺ እሺ